ሴንተር ስፈርም ታየኝ ቦታ አላጣም እዚህ ቀርለው እንጂ
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን።
አቤል እባላለሁ ከዋሽንግተን የህክምና ማዕከል ነው የምደውለው እሺ በትናንትናው ዕለት ለህክምና ወደ ተቋማችን መጥተው ነበር እሺ እ የአገልግሎት አሰጣጣችንን ጥራት ለማሻሻል ይረዳን ዘንድ የተገልጋዮቻችንን አስተያየት ስለ እየሰበሰብን ነበረ እሺ ለሁለት ደቂቃ ጥያቄዎችን ባቀርብሎት ለመመለስ አመቺ ሁኔታ ላይ ኖት እሺ ችግር የለም እሺ በጣም አመሰግናለሁ እም፣ ሰናይት እም፣ እ ለበለጠ ጥራት ሲባል የሚደረግሎት ቃለ ምልልስ እየተቀዳ ነው እሺ ችግር የለም አስር ጥያቄዎችን አቀርብሎታለሁ በእያንዳንዱ ከአምስቱ ይመርጡልኛል ለምሳሌ አንደኛ ደካማ ሁለተኛ ማሻሻል የሚገባን እ፣ ሶስተኛ ጥሩ አራተኛ በጣም ጥሩ አምስተኛ እጅግ በጣም ጥሩ እያሉ እሺ፣ ይመርጡልኛል እሺ የእንግዳ ተቀባይ አገልግሎት ከአምስቱ ስንት ይሰጡልኛል እንዴት ነበረ
እ፣ አምስተኛ ነው ጥሩ
እ፣ አም- ጥሩ ሶስተኛ ነው ጥሩ አ፣ okay፣ ጥሩ yeah፣ ነው።
ጥሩ ነው አዎ ጥሩ okay እሺ የነርስ አገልግሎት
የነርስ አገልግሎት እ፣ አይ በጣም ጥሩ በሚለው በጣም ጥሩ አ፣ okay እሺ የዶክተሮች አገልግሎት
አይ አሪፍ እሱ አሪፍ ነው በጣም አሪፍ እሱ አዎ።
ጥሩ በሚለው እንዲያዘው ጥሩ ነው በጣም ጥሩ ነው okay በጣም ጥሩ አዎ አዎ እሺ።
እርሻም በጣም ጥሩ ነው እሺ የ imaging አገልግሎት
like imaging ማለት ነው።
ላብራ የ imaging ማለት አልትራሳውንድ ኤክስሬ እና okay ጥሩ ጥሩ ጥሩ okay እሺ የላብራቶሪ አገልግሎት
ላብራቶሪ እ፣ እ፣ ጥሩ ነው ጥሩ ነው ጥ- ጥሩ አዎ፣ ነው ጥሩ አዎ okay እሺ ጥሩ ቅሬታ ካለዎት እ፣ መናገር ይችላሉ አይ አይደለም ጥሩ ነው okay እሺ ጥሩ ነው እ፣ የንጽህናና ጽዳት አገልግሎትስ good good good ነው wow okay እሺ እ፣ አጠቃላይ እርካ ተጨማሪ አስተያየት ካለዎት አይ የለኝም አሪፍ ነው ሁሉም መስተንግዶ በቃ okay፣ እሺ።
ትንሽ እዛ ም- ምንድን ነው ይሄ reception አካባቢ ቶሎ ያለ መስተናገድ okay ነገር ይታያል ትንሽ እዛ reception ጋር ላይ።
የመቆየት አዎ okay አዎ፣ እንጂ ሌላው በሙሉ አሪፍ ነው። ከጥሩ በላይ ብትሰጠው ጥሩ ነው። የሌላው okay እሺ አዎ፣ ትንሽ እዛ ጋር late ያደርጋል። ትንሽ reception ላይ አዎ፣ reception ላይ okay እሺ አዎ፣ I think ሌላ busy ናቸው፣ ተጨማሪ busy ናቸው።
የተጠቀምኩት አገልግሎት የለም።
እ፣ የለም ከዚህ በፊት ራጅ ተነስቻለሁ። አሪፍ ነው።
እሺ ወይዘሮ ሰኔት እ፣ ሊያሰጡኝ መልካም ፍቃድና ትብብር በጣም አመሰግናለሁ።
እሺ ጥሩ።
መልካም ቀን ይሁንልዎት።
እሺ